ወይ ባነሽ ይጋዝ ሄሎ ሄሎ አቤት ሰላም ነው ስለ እንዴት ነህ አብነት? ሰላም ነው አለ ደህና ነህ ደህና ነህ ሰላም ነው አለን።
ከየት ነው ሎክዳውን ሆና እሺ እኮ እንዲህ ነበር አልሰራም ያለ ትንሽ አልተግባባን መሰለኝ ብዬ ነው የደወልኩት።
ኦኬ አሁን ማለት እየሰራው ነበር አሁን እሺ እና አሁን ለማግባት እንትን ስ- ስገባ ሎክዳውን ይላል
እኮ ያንተ የጃር አሁን የላኩልሃል አይደለ? ያልከኝ አዎ፣ እሺ።
ያልከኝ ሾፕ ያንተ ሾፕ ነው አይደለ? አብነት ኖ አዎ፣ ገ- ገ- ያንተ?
ገ- አዎ፣ አብነት ባልታ ነው ጌዲዮን ታቦር ነው ይሄ ነው ያለበት ጌዲዮን ታቦር የምለው ነው እኔ ከ- ጌዲዮን ታቦር።
አዎ ኮንዶሚኒየም እየተሳሰ ላኩልሽ የውሻው ነው ውሻ ያለበት ነው እሱ አዎ፣ ኦኬ እሺ። ስለዚህ ቤት ማን ነው ማለት ነው? ያንተ ካይረን ነው።
እ- እ- እ፣ ካይሮኑ ነው ካ- ካይሮኑ ነው ካይሮኑ እሺ፣ ካይረን ከሆነ እሺ፣ እሺ። መን ሾፑ ስም የሾፑ ስም አላልከኝ።
ክ- ክሎ ሴንተር ነው የምለው በክሎ ሴንተር ነው የተከፈረ ክሎ ሴንተር የምለው ነው ኬኖ ክሎዝ ሴንተር አዎ አዎ እና ቅድም ጌዲዮን ያልከኝ ታ ማን ነበር? ጌዲዮን ማን ይሄ ነው?
ኮ- ኮ- ኮንዶሚኒየም አልኩሽ እንትን ነው የውሻው ነው ሳላክ ነው እሱን ያላኩልሽ አሁን ከየት ነው ያለ ጌዲዮን ታቦር የምለው ነው እሱ የከፈተው ማለት ነው እሺ፣ ጌዲዮን ታቦር አዎ
እሺ እሺ፣ በቃ እንደዛ ከሆነ ካይረን ከሆነ አንድ ቼክ አድርጌ አዎ።
እዛው እመልስልሃለሁ።
ግቢልን ግቢልን እሺ እዛው ታወሪኛለሽ እሺ